አይ የመገናኛው ነው እሱ። የፒያሳ hello፣
አቤት።
ጤና ይስጥልኝ።
ጤና ይስጥልኝ።
ሰማንያ አንድ ሰማንያ ስምንት ፍሊንት ስቶን ሆምስ ደውለው አዎ። እንትን አክሲዮን መግዛት እንዴት ነው?
ይቻላል። የአዲስ አበባ ኖት ወይስ ከአዲስ አበባ ውጪ?
እ?
አዲስ አበባ ኖት ከአዲስ አበባ ውጪ?
አዲስ አበባ አዲስ አበባ ከሆኑ ሶስት ቢሮዎች አሉን የሚቀርቡት።
እ?
የት- አዲስ አበባ ሶስት ቢሮዎች አሉን።
እስከ ስንት ነው መነሻው?
ሰባ አምስት ሰማ- ሰባ አምስት ሺህ ብር
ከዛ በታይ የለማ ከሰባ አምስት ሺህ በታች የለም።
አይደለ?
አዎ
ሰባ አምስት ሺህ ብር ነው ለመግባት እሱ ድል አባሉ ላይ ለመግባት እኮ አባሉ ላይ ለመግባት ሰባ አምስት ሺህ ብር ነው የሚያስፈልገው።
ሰባ አምስት ሺህ ብር።
አዎ
አይ አስር ሺህ ብር ምናምን ሲሉ ሰምቼ እንትን ላይ
አይ እንደሱ አይደለም። የኛ የሌላ ይሆናል።
እ፣ እሺ።
እሺ መልካም